ሰላም ነው ይላል።
አሎ ሰላም ነው።
ነገ interview አላችሁ? እሺ
እሺ ወደ ተፈተንበት ናት።
አዎ አዎ፣ ወደ የተፈተናችሁበት ነገ interview አላችሁ ስምንት ሰዓት ላይ።
እሺ እሺ ስለዚህ ስትመጡ original document ኣችሁን ከነ ኮፒ ሳትረሱ ይዛችሁ እንድትመጡ በጊዜ እሺ።
እሺ formality ያስፈልጋል።
እህ እህ።
ሱፍ ምናምን ያስፈልጋል።
እ፣ እሱ ችግር የለውም ማለት እ፣ ብቻ አሪፍ ነገር እ፣ ስና
እሺ እሺ
ያለህን ሽክ ያለ ነገር
እሺ እሺ
እና በቃ በጊዜ ተገኝ። document ኦችን እንዳትረሳ ሁሉንም ኮፒ አድርገህ ከነ original ኡ እሺ።
እሺ ይዤ እመጣለሁ። ችግር የለም። እሺ አመሰግናለሁ።